ጤና ይስጥልኝ በሽት ቤት
ሰላም ነው?
እግዚአብሔር ይመስገን።
አለሁ እንትን ኦንላይን ላይ የሆነ ብር በልቼ ነበር።
እሺ
ትኬቱ ልክ ነው፣ እሺ
ግን እንትን ላይ አያሳይም እንትኑ ብቻ እንዴት ነው ማወቅ የምችለው? ወይም ደግሞ እንዴት ነው ማውጣት የምችለው?
cashier code ኡን ንገረኝ አንዴ።
ID number ኡ ነው cashier code ታች ላይ ከ bar code ኡ በታች cashier code የሚል አለ።
ID ብሎ የሚጀምረው ነው።
ከታች cashier code የምትላለች ሰባት digit።
እሺ አስራ አራት እሺ አስራ ስድስት
አስራ አራት አስራ ስድስት
አስራ ሁለት ዜሮ
አስራ ሁለት ዜሮ አስራ አራት አስራ ስድስት አስራ ሁለት ዜሮ ነው።
አዎ
በዚህ አላወጣልኝም። ወር አልፎታል እንዴ ትኬቱ?
ኧረ የትላንትና ነው። ይሄ jackpot ላይ ነው።
jackpot jackpot ላይ ነው እንዴ?
አዎ okay እሺ እሺ። እሱ ነገ ነው የሚለቀቀው። እሺ
ነገ ነው እንዴ?
አዎ ነገ ነው።
እሺ እሺ መልካም ምሽት።
ቀጥታ ይገባል ማለት ነው።
አዎ ይገባል ቀጥታ።
እሺ አመሰግናለሁ።